ጤና ይስጥልኝ ግዳይ ሀና እባላለሁ እባክዎ ምን ልርዳዎ ሰላም እንዴት አረፈድሽ?
ሰላም እግዚአብሔር ይመስገን
እንትን ነዳጅ መኪና ቆመብኝና okay
ት- ትልኩልኛላችሁ? ከዚህ ቤት አንድ ጊዜ ልካችሁልኝ ነበር።
እሺ የት አካባቢ ነው የቆሙት መ- መብራት ኃይል ገርጂ መብራት ኃይል okay እሺ በዚህ ቁጥር ነበር ከዚህ ቀደም የተመዘገቡት የነበረው አሁን በደወሉበት ሰማ- ዘጠና አንድ አዎ።
መጨረሻ ነው አዎ፣ እሺ ምን አይነት መኪና ነው መኪናዎት Dzire okay እሺ ስለዚህ አሁን የባለሙያ ጥ- እ የባለሙያ ስልክ ደርሶታል ይጠብቁኝ hello
ወይ ሰማ
እ ቴክና- የባለሙያ ስልክ አሁን ይደርሶታል ይጠብቁኝ እ text አደርግልዎታል እሺማ እሺ፣ አመሰግናለሁ።
መልካም ቀን እሺ ቻው። እሺ